Hello ሰላም ጤና ይስጥልኝ። ላይን አዲስ ምን ልርዶት?
ለዛሬ ታዘልኝ ነበረና
እ እ እሺ
ፋይዳ ዲጂታል ለዛሬ ታዘልኝ ነበር።
ይ- ምን አሉኝ?
ፋይዳ ዲጂታል መታወቂያ
እ፣ ፋይዳ ዲጂታል መታወቂያ።
አ እሺ
ለዛሬ አስቸኳይ ታ- አዝዤ ነበረና አልደረሰም።
እኛ ዘመነ።
የላይን አዲስ ኮ- መስመር ስል ነው የእንትን አይደለም የፋይዳ የፋይዳ ስልክ ባ- እንትን ብቻ ነው የተሰራ- የፋይዳ ስልክ ነው።
የት ያገኘው ስልኩን?
እዚህ ፖስታ ቤት ነው የሰጠኝ። ጣና ላይ ተሳስተዋል። ፖስታ ፖስታ ቤት ቤት ቆይ አንዴ ፖስታ ቤት ነው የሰጡኝ።
እ፣ ሳታውቂ ነው ታዲያ ቆይ አንዴ ወይ እ፣ ተሳስተዋል ተሳስተዋል።